hello ጤና ይስጥልኝ አፍሪ ኢትዮጵያ ነው የምልህ።
ሰላም እንዴት ነሽ? መፖስተት ፈልጌ ነበረ መፖስተት ፈልጌ ነበረ እሺ
job ስራ real estate sale
okay። እኛ post የምናደርግ መስሎት ነው ቀጥታ?
አዎ አይ እርስዎ ነው post የሚያደርጉት። እሺ
እኔ ነኝ post የማደርገው አዎ፣ ከዚህ በፊት post አድርገው ያውቁም? vacancy አላውቅም ለዛ ነው እንዴት ነው የማደርገው በ company ነው በ private client ነው post ማድረግ የፈለጉት vacancy?
ምን አለ
በ company ነው ወይስ ለግል ነው?
በ company
okay ለ company ከሆነ company ዎትን register ያድርጉና ከዛም በኋላ ነው post ማድረግ የሚችሉት። እንዴት register ማድረግ እንደሚችሉ አሁን ልንገሮት።
እሺ
ሄላ
ሄሎ እሺ እሺ እሺ፣ አፍሪወርክ ፍሪላንስ ኢትዮጵያ ቴሌግራም ቻናላችንን ያውቁታል?
አዎ እዛ ላይ ነው ስልካችሁን ያገኘሁት አዎ የመጀመሪያው ፍሪላንስ ኢቲቦት የሚለው የ employer ነው። username አለ ፍሪላንስ ኢቲቦት የሚል ማለት ነው። እዛ bio ላይ ስልክ ቁጥሩን ያገኙበት part ጋር ኢቲ ቦት ፍሪላንስ ኢቲቦት የሚል አለ። የ employer እና የ job seeker ስለተከፋፈለ የመጀመሪያ የእናንተ ነው።
okay የመጀመሪያው ማለት ነው አዎ ፍሪላንስ ኢቲ ቦት ያልሽው አዎ።
እሺ
አሁን በ step እንሂድ ወይስ ዝም ብዬ ንገር?
አዎ አዎ በ step ንገሪኝና እኔ እንትን ካለኝ መልሼ እደውላለሁ እሺ ከዛ start ይበሉትና እሺ እ፣ ምን ጠየቁት ሌላ?
አልሞከርኩም ጭራሽ
እሺ የሚጠይቁት ነገር አለ መጀመሪያ እ፣ እሺ ስልክ ቁጥር share ያድርጉ ምናምን የሚል ማለት ነው።
እሺ ከዛ post a job ይሉትና እንደ company ነው እንደ private client ብሎ ያስመርጦታል።
እሺ እዛ company ካሉት በኋላ እንደ general manager ናት ወይስ representative ናት እርሷ?
representative
እሺ representative ከሆኑ እ፣ መጀመሪያ የሚያስፈልጉት ነገር የ company license፣ ንግድ ፍቃድ ማለት ነው የታደሰ፣ እሺ እሺ የውክልና ደብዳቤ
እሺ የውክልና ደብዳቤ እና personal ID ወይም እ፣ ፓስፖርት።
ፓስፖርት እሺ
እሱን ካስገቡለት በኋላ stamp ያለው ነው ግን እሺ letter ኡ አዎ ማናጀር እስከሆነ ዋናው ከሆነ ማናጀር ከሆነ representative letter ኡ ብቻ ነው ማይኖረው እንጂ አሁን የነገርኩት ሁሉ ያስፈልጋል። license ኡ፣ personal ID ወይም ፓስፖርቱ ማለት ነው።
okay እሺ
እሱን ካስገቡለት በኋላ እኛ ም።
ካየነው በኋላ check ካደረግን በኋላ ንግድ ፍቃዱ ግን ም።
ንግድ ፍቃዱ ሚታይ መሆን አለበት፣ blur መሆን የለበትም። እሱን ካስገቡልን በኋላ approve እናደርግለታለን ሁሉ ነገር ካየን በኋላ ማለት ነው። ልክ ካልሆነም ደግሞ decline እናደርገዋለን። በዛው reason ኡን አያይዘን okay እዛ approve ካደረግንሎት በኋላ post ማድረግ ይጀምራሉ ማለት ነው።
በጣም ጥሩ እሺ እሺ የሚያስቸግሩት ነገር ካለ ይደውሉልን። እሺ ያልገባዎት ነገር እደውላለሁ ካለ እሺ thank you so much አመሰግናለሁ መልካም ቀን